ሄሎ
ሄሎ ሰላም ጤና ይስጥልን። እሱባለው አቤት።
ከ We Plus ነበር የምደውለው። የእኛን application አውርደህ ነበር?
አዎ እሺ፣ ለአሽከርካሪነት ነው ለተጠቃሚነት?
ለተጠቃሚ ነው።
እሺ፣ እርስዎ ያወረዱት አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ ብዙም ግልጽ የሆነ ነገር ማግኘት አልቻሉም።
አዎ We Plus Solution User የምትል አለች። ለተጠቃሚዎች የምንሰጣቸው አገልግሎቶች በግልጽ የተቀመጠበት የታክሲ አገልግሎታችን፣ እንዲሁም አሸናፊ የምታደርግ referral code ያለበትና አዎ እሱን አውርደው register እንዲያደርጉ ይሄኛውን ለአሽከርካሪዎች ስለሆነ ማለት ነው።
አዎ።
ከ Play Store ወይም ከ App Store ላይ We Plus Solution User ብለው ማውረድ ይችላሉ።
አዎ።
እሺ፣ መልካም የስራ ቀን።